ሄሎ ሄሎ ሄሎ ሰላም ሄሎ ሰላም
ሄሎ ሄሎ
በአንድ የወደቀ ትኬት ነበረ ቦነስ እንድትሰጭ እንፈልገን ነበር።
ምን አልከኝ?
በአንድ የወደቀ ትኬት ነበረ ቦነስ ቁጥር ልንገርሽና ቦነስ እንትን በይኝ።
እሺ እሺ ንገረኝ። የካሸር ኮድ ሄሎ ሄሎ ሄሎ ሄሎ ይስልኝ አስር ሄሎ
ሄሎ ንገረኝ አባ።
አስር እሺ ዜሮ ዘጠኝ
እሺ ዘጠና ሰባት እሺ
ስልሳ አምስት
አስር
አስር አስር
ዘጠና ዜሮ ዘጠኝ እ
ዘጠና ሰባት እ ስልሳ አምስት
lost ነው። እሺ እ?
lost ነው።
እና በአንድ ነው አይደል?
ተሸንፏል።
እና በአንድ ነው በስንት አ አ
እና እና ቦነስ ቮይድ አለው ቮይድ አለው
ምን አለው?
void አለው። እሺ አባቴ
okay ምን ህጉ ምንድን ነው?
L lost ከሆነ ማለት ነው እ፣
ኦቶታሉ ሲካፈል lost ለሆነው ክለብ under ten ከሀያ እና ሀያ በላይ መሆን አለበት። እሺ refund ለማግኘት እሺ እሺ፣ አመሰግናለሁ።
መልካም ቀን። ችግር የለውም። እሺ አባ